ጤና ይስጥልኝ። ኢቴስ የጥሪ ማዕከል ባኩ ምን ልርዳዎት?
ምን አለኝ?
ኢቴስ የጥሪ ማዕከል ምን ልርዳዎት?
ወደ ቱርክ ሀገር እንድታጣራልኝ ነበር ዋጋውን።
እሺ፣ ለመቼ ነው የፈለጉት?
እ ለመቼ?
ከአስራ አምስት ቀን በኋላ ነው።
Okay። መሄጃ ብቻ ነው ወይስ መመለሻም አለ?
መሄጃ ብቻ መሄጃ ብቻ።
እሺ፣ በምን አየር መንገድ ነው? በኳታር እ
በኳታር አየር መንገድ ሀያ ሶስት ሺህ ብር ነው።
በሌላስ በ
በግብፅ ደግሞ እሺ፣
ሀያ አራት ሺህ ብር።
በጣም ነው የማመሰግነው። በጣም ነው የማመሰግነው።
እሺ፣ እኛም እናመሰግናለን። መልካም ነው።